hello hello hello ትንሽ ይቆራረጣል።
አሁን እሱ አይሰማም።
አሁን አሪፍ ነው።
ስለዚህ mic ኡን እንዲህ ማስጠጋት አለብኝ።
አዎ mic ኡን አስጠግተኸው እስኪ።
hello ሰማ አሁን አሪፍ ነው ይሰማል። ግን ያው እንትን ስላለው መሰለኝ ስለሚያስተጋባ ያስተጋባል በጣም ለዛ ነው። አዎ ምንድን አንተ ቆራሌው እያልክ ነው እንዴ? የጸጌ ድምፅ ነው የሚሰማው ከአንተ ይልቅ ማርያም ላይ ማርያምን ድምፅን ቶሎ መቀመጥ ነው።
አይሰማም
አሁን ሲሰማ አይሰማል። እ ጸጌ ድምፅ እንኳን ይሰማል። አንተ ምን ሆነህ ነው?
ጸጋ አንተ ድምፅ ነው የሚሰማው ያው አይ ጆሮን አስመርምረው። አንተ የራሱ ችግር ነው።
አሁን እሺ
አሁን ይሰማል።
እ ምን ነበር ለምን ነበር የደወልከው?
እ
ለምንድን ነው የደወልከው?
ኧረ ስማ፣ ኧረ እርጥብ አስልክልኝ። በእናትህ እርጥብ አንድ እርጥብ አስልክልኝ። እ? እ?
መስመር ላይ ነው የቀበለው እንዴ?
በቃ እሺ፣ በቃ ሳሚ አለ ወይ?
ሄሎ አ- አይሰማም?
ሄሎ ጊዮርጊስ አ- አ-